Hello ጤና ይስጥልኝ ማሪ ፓፓ።
እንዴት ዋላችሁ?
እግዚአብሔር ይመስገን።
ማስታወቂያዎቻችሁን አይቼ ነበርና የምፈልገው መኪና ምናልባት ካለ check ላደርጋችሁ ብዬ ነበረ። cash ከመኪና ግማሽ ባንክ ግማሽ cash አገኛለሁ።
አዎ
ስንት ሞዴል?
cash cash
ኒሳን
አንድ እኮ እ፣ ስንት ሞዴል?
ይጠብቁኝ አንዴ እንሂድ። ማይ መስማ ሁለት ሺህ አስራ ስድስት እመቤት ሁለት ሺህ አስራ ስድስት በምን color
gray color
በቴሌግራም መላላክ እንችላለን?
እ፣ ቴሌግራም page ኣችን ላይ ማኒ ባባ dot net አለን የሚል ቴሌግራም page እዛ ላይ post አድርገነዋል።
ማሊባባ dot net። ዋጋው ስንት ነው? እና
ሶስት ሚሊዮን ብር
OK ትንሽ አንገዛ አንድ ነጥብ አምስቱን ነው cash የሚወጣው።
አንድ ሚሊዮን
OK አዎ ሁለት ሺህ አስራ ስድስት ሌላ አግኝቼ ነበርና ትንሽ ዋጋው የጊዜው ጨመረብኝ።